ሄሎ አማኑኤል አቤት ከማለዳ ያስከውን ኦርደር አልደረሰልን ሆኖ ገና ስገባ ነው ታዞላለች ያድ ቀየር
አገናኘኝ እዛ ከሆንክ እሺ እዛ ከሆንክ አገናኘኝ ሬስቶራንት ከሆንክ
ሄሎ
ሄሎ ሄሎ?
ጤና ይስጥልኝ ማለዳ ነው እናቴ ወይ አዎ ማለዳ ነው ወይ ከ BeU ነበር በመቶ አምስት ዜሮ ዘጠኝ ሰማንያ አራት order ታዛችሁ ነበር እንዴ
እ ምን አንድ order አለ ሌላ ምንድን ነው አንድ ብቻ ነው ያለው እኮ ስለ አንድ መቶ አምስት ዜሮ ዘጠኝ ሰማንያ አራት ማለዳ እስኪ special ቆይ።
ፒዛ አንድ ያለው order አዎ ታዝዟል አዎ።
ምን ያህል ደቂቃ ይጨርሳል ከዚህ በኋላ ተሰርቶ ለመውጣት
አይ ደርሷል በቃ already አሁን አስራ አምስት ደቂቃ ሆኖታል አሁን ይወጣል እሷ ይወጣለት አለ እሺ አሁን ይወጣል አዎ።
አመሰግናለሁ
ሌላ
ይሄን ልትሰጠው ነው ነው እያለ አልሰጡኝም በቆየ ድጋሚ ልሰጠው ነው የት ሰዓት አላቸው እነሱ ለዛ ነው ካልሆነ እ?
ድጋሚ እንደውልልሃለን እኛ ድጋሚ እንደውልልሃለን እኛ አማኔል እስከ ሰላሳ አምስት ደቂቃ እነሱ ሰርተን አንወጣም እሺ አሁን ደግሞ ያንተ order ገና ሀያ ሰባት ደቂቃ ላይ ነው ያለው አረ ሰላሳ አምስት አስራ ደቂቃ ሰባት ምናምን ነው።
እንጠብቃለን። በአንተ አቆጣጠር አይደለም እኛ ጋር በሚቆጥረው ነው።
እሺ።
ያንተና የኛ አቆጣጠር ይለያያል። እሺ እኛ ጋር ያለ ሀያ ሰባት ደቂቃው ነው። ገና እስከ ሰላሳ አምስት ደቂቃ እንጠብቃለን ሬስቶራንት። እሷ ደግሞ ልሰጣው ነው ካስገባሁት ራሱ አስራ አምስት ደቂቃ ሆኖታል። ሰጠው ብላለች።
ስገባ ልጆቹ፣ እሺ።
እሺ አማኑኤል